ሄሎ ጤና ይስጥልኝ ቤተሰቤት እንዴት አመሻችሁ? ሰላም ነው።
ምስጋን ምን ነበር?
በዚህ ስልክ cash out አድርጌ ነበር ሰባት ሺህ ብር እና confirmation ከእናንተ ይፈልጋል።
አሀ ሰባት ሺህ ብር ነው።
አዎ እሺ በደወልክበት ነው።
አዎ አዎ።
እሺ ሰባት ሺህ ወደ ዜሮ ዘጠኝ ዜሮ ዜሮ ስልሳ ሁለት ሰባት ሰባ ስልሳ አምስት አዎ እሺ ይኸው approve አድርጌዋለሁ።
እሺ thank you check አድርገው። እሺ እናመሰግናለን።